አዳላሃቴ ነው አዳላሃት በሎ የኔን ልጥራት ልጥራው መቼም የራስ መርጫ የራስም ቢሆን ማድነቄም አልቀረም አዲስ ፈጠራን ስማችሁን ትልቅ ትልቁን ከስነኛ አንዲት ቃላቷን ዜማ አድርጌ መስፍን ቢያሰኘኝ ዳዊት ድገም አሁንም አለኝ ስለሱ እንዲበላለኝ ስለሷ እንዲበላለኝ ስለሱ እንዲበላለኝ ስለሷ እንዲበላለኝ በመስከረም አስራ ሰባት ተወለደ የመስቀለት ወሊሶ ላይ በቀላው ዛፍ ጥላ ሆነ ሺህ ቅርንጫፍ ስለምነው ያልዘፈነው አረጌ ሰው መኩሪያ አንበሳው እንኳን ቆሞ የዘፈነው ተቀምጦ ሌላ አልቻለው ለዚች ጥበብ ለዚች ሙዚቃ ስንቱን ሆነ ወዲፍቸው በቃ አለው ብዙ የሰው መውደድ የትዝታው ሰው መሐሙድ ከዘፈነው ምርጫው ጠፋኝ የጆሮዎች ቢሆንብኝ ተሾመማ ምትኳ ፈራ ባለም ስሙን እንድታስጠራ ብዙ እናቶች ዘፈኖቶች ከክራር ጋር ሄች አስናቀች ተማር ልጄ ብሎኝ ብማር አለማየው በዚች ምድር ቢያዜምልኝ ሃሎን ባታ ልለምነው በአንድ ልደታ ግርማ በየን ጌታቸው ካሳ እመኛለሁ ጽጌ ረዳሳ ሸንቀጥ ያለው ታምራት ሞላ እሷን አላት ፍሬ ሾላ ለካ እንዲህም አይነት ድምፅ አለ ማነው ሲሉ ይርጋ ዱባለ ተውቻል ሆዴ ሆዴ ባያለው አትናደድ ሲቀር ቀረ ነው ሶማል፣ ሱዳን፣ አረር የኦሮሞ በድሬው ልጅ ሁሉም ተገርሞ ግጥሙ ዜማው በድምፁ ኮራ ብዙ ይሰራል ገና ሊቢራ ስሜ ሰጡሽ ብለው ማሪቱ እውነትም ማርያም ባሰሊቱ ከቶ ማንን የማይመስል ቅላጼዋ አየራሄል ዘፈን መልካም ተበጀለሽ ሂሩትዬ ነር እንዴነሽ ስማችሁን ትልቅ ትልቁን ከስነኛ አንዲት ቃላቷን ዜማ አድርጌ መስፍን ቢያሰኘኝ ዳዊት ድገም አሁንም አለኝ ስለሱ እንዲበላለኝ ስለሷ እንዲበላለኝ ስለሱ እንዲበላለኝ ስለሷ እንዲበላለኝ ሶስት አስርታት ሰው ተደነቀ ግሩም ድምፅን በአስቴር አወቀ ለኔ አንደኛ ልዩ አስቴር እሷን ፍቅር ዘፈኗን ፍቅር ለግላጋው ሰው ጎጃም ነው ዘሩ ሁሌም ገኗል ኤፍሬም ታምሩ ይረገምን ናኑ ናኑን ብሰማ አልጠግብ ሰውነቷን አዚያዛ ማዘፋፈን ክሮ ጠፋ እንጂ ሙሉ ቀን ከጥቅምቷ እስከ በላይ የማይረሳው አገር ነዋይ አረጋኸኝ ተሻም ፀሐዬ ኃይለ ኢየሱስ አዎ የተለየ ቀና ያለውም የጎለመሰ ቢሰሙ ማን ቴዲ ታደሰ ሉባንጃዬ ደሞ ባይኔ ሲል ሲያሻው ደሞ ዲያቆን ሲመስል ቢያዘምንም ባክል ቢያዜም እንደ ቴዲ ማንም የለም ኩኳ መልማል ነፃነትስ አይጠገብ ይህ ፍቅር አዲስ ሻምበል ኤልያስ ሰሜሁን በላይ ጎንደር ጎጃም ፋሲል ጣና አባይ በአብዱ ጆኒ ላፎንቴን ዳዊት ዓለም አቀፍ መጣድ አዲስ ምት ማዲንጎ ሳይ ሸዋን ላብነት ጥበብ ወንድሞና ታምራት አቦነሽ በዛርክ ጂጂ ብስቲቱ ምድሯ ታፍራል እንደ ዘሪቱ በጸደንያ ተደስተናል ኮራ ኮራ ኮራም ብለናል እንደ ቡዛየሁ ማስታወስስ ደሞ እንደ ዮብ ነው መታገስ ማናልሞሽ አሰፋም ሳለ መሰረት ዙሪያሽ ባህል ዳምጠው ያዩ ሀብተ ሚካኤል ጌቴ ቻላቸው እንጂ ፋሲል በቴቴ ተናግሮታል ድሮም ኃይልዬ ይሞታል ወይ ታዲያ እየታየ ማርታ አበባ በትዕግስቶቹ ተግ ያገኘን ለትልቆቹ በአማርኛም በትግርኛም በሁለቱም እንደ አብርሃም በነ ዘውዱ በኮይሻ ሲታ ዘፈኑ ያምራል የወላይታ ሰው ጥሩ አለ አበበ ተካ ማንጥ ራሱን ከአሜሪካ በአሽቃሩ ኦሴ ባሳ ድገም ጨፍር በቃሳ ቃሳ ኖሮ ኖሮ ለዘመናት ልጁ መጣ ዘጠና ሶስት በአቦጊዳ በሞናሊዛ በተጌዋን ቴር ስንቱን ገዛ በአንዲት ማታ ሌት ፈጥሮ ታድሮ ሲደርስ ድንቅ ጠዋት ለጆሮ እደግ እደግ እደግ ተመንደግ ለወግ ያብቃህ ብዙ ለማረግ በነ ኃይሌ በጀግኖችሽ አይቀር ስምሽ ቴዲን ወልደሽ ዘፈን ባይሆን ኖሮማ ሁሉም ስሙን በሰማ ይቅርታ ጠይቃለሁ በጣም በልቤ አሞግሻል ለነፍሴ ሰንደቋ መናዋናት ስንቋ ተጽፋ ተረቃ በውብ ዜማ ደምቃ ብተኛም ብነቃ አትድብኝ ርቃ በፀሐይ ጨረቃ አትድብኝ ርቃ የኔ ሙዚቃ የኔ ሙዚቃ